ቸልተ ምሮን ያነባል ስንል እንኳን ሊያነብና እንኳን ሊያነብናን ገና ያግዛል ከቷ አይቀር ሞቶ እህል ታሟላሉን በእግሬ ልገስግስ እሞት የለውም ሞይ እሞት የለሁም ሞይ በቅሎም አስቲደርስ ከቷ አይቀር ሞቶ ሕያጅ ተሳፋሪን ሰዎች ከሆናችሁ ከቷ አይቀር ሞቶ ሕያጅ ተሳፋሪን ሰዎች ከሆናችሁ አረ ለመቼው ቀን አረ ለመቼው ቀን ቤት ትሰራላችሁ ከቷ አይቀር ሞቶ ከቷ አይቀር ሞቶ